ትንሽ ጥሊቢስት ቤት
አንዴ ካሸርኩት ልንገርሽ ናል እሺ፣ እሺ፣ ንገረኝ።
አስር ሀያ እም?
አስር እሺ፣ ሀያ እህ፣ ዘጠና ስድስት እህ።
ዘጠና
እሺ፣ ገና የዛሬ ጨዋታ አላቸው። እሺ፣
ታርሟል።
አይ ገና የዛሬ ጨዋታ አለ ያልታረመ።
okay ያለፈው እንጂ ያለቀ ጨዋታ።
ያለቀ ጨዋታ አንድ ብቻ ነው ያለው።
okay ታርሟል እሱ አዎ፣ እሱ ታርሟል።
እሺ፣ እሺ አባቴ፣ ስለደወልክ እናመሰግናለን። መልካም ቀን።
ለሁላችን እሺ